አብሬ ስትልኝ ሰላም ነው። hello ነው
ሰላም፣ እንዴት ነሽ?
እንዴት ነህ አለው።
አለን ትናንትና ብዙ ብዬ ብር እሺ አልገባም ስልክህን ትነግረኛለህ?
ብሬን ዜሮ ዘጠኝ ስልክህን ንገረኝ። አስር እሺ አስራ ስምንት ዘጠና ስምንት አስራ ስምንት አስራ ስምንት አስራ ሶስት አስራ ሶስት hello
እያየሁልህ ነው። እሺ እንደሚያውቅ እሺ ስንት ብር ነው እንደሚያ አንድ ሺህ ብር ትንሽ ብር አለ።
እሺ አሁን ለሳንቲም ፔዎች እልክልሃለሁ። እሺ okay አልወጣም እ፣ አዎ ገና pending ላይ ነው። አሁን እ፣ አሳውቃቸዋለሁ። እሺ አሁን ይወጣል ማለት ነው።
እ፣ አላወኩም። በጣም ብዙ transaction ነው ያላቸው አባ እና እስከ ነገ ድረስ ትታገሰናለህ። እሺ
ከነገ ድረስ አዎ በጣም ብዙ transaction ነው ያለው።
ተባበርኛ ናቸው ስንተማል እሺ ዛሬ ወይ ነገ። እሺ አይ ስንት ነገር በጣም አድርጋለሁ እውነት ነው። ይቅርታ እንግዲህ እሺ መልካም ቀን bye